hello ደውዬ ነበረ pending ሆኖብኛል ብዬ ያው መልስ ስትቆዩብኝ ጊዜ ነው።
እሺ በዚህ ቁጥር ነው ያስመዘገበው።
አዎ እሺ ስሞት ማን ይባላል?
ፋሲል ለሜሳ
screenshot ልከውልን ነበር።
አዎ screenshot ኡን አዎ አዎ
እሺ ደንበኛችን ጉዳዮች እየታዩሎት ነው። ትንሽ በትዕግስት ይጠብቁ።
እሺ እሺ
እሺ መልካም ቀን።